Hello ጤና ይስጥልኝ ምን ልታዘዝ? ቴሌቪዥን
ይህንን የቴሌቪዥን አገልግሎት ለማቆም ፈልጌ ነው። በየዕለቱ ካርድ ይቆርጣል። እኔ ሳልገዛ ትከት
እሺ፣ ስልኮትን ይነግሩኛል እባክዎትን።
አስራ ዜሮ ዘጠኝ አስራ አምስት
እሺ፣ ቆይ አንዴ ይጠብቁኝ። ዜሮ ዘጠኝ አስራ አምስት
ሰማንያ
ሰማንያ
ስልሳ ስምንት ሀያ ስድስት
እሺ፣ ደንበኝነቱ ተቋርጧል። እሺ፣
እሺ፣ እሺ። እናመሰግናለን።
አሜን። መልካም ጊዜ እሺ